Hello?
Helena, Bine este, dar nu știu, da.
እሺ እንትን ልመዘገብ ፈልጌ ነው። ይቱ
እሺ ይችላሉ።
ፈተና።
ስሞትም አለ በል
እሼቱ
ስሞት።
እሼቱ
እሺ የአባት ስም
መለሰ
እሺ፣ ስልኮትን ይነግሩኛል?
ዜሮ ዘጠኝ እሺ
ሀያ ሁለት
እሺ ዜሮ አራት
እሺ አርባ አስራ ሁለት አርባ አስራ ሁለት አዎ
እሺ ከየት አካባቢ ነበር የደወሉልን?
ከአዳማ